Hello
ሰላም ጤና ይስጥልኝ።
አብሬስተ አቶ ቴድሮስ
እሺ፣ ኖት አሁን እሺ፣ ከመቶ ሰከንድ ነበር የምደውልሎት። አቶ ዳኙ አይደል ከጎንደር የወከሉት?
Okay። አዎ፣ አዎ፣ እሺ፣ ነገ አራት ሰዓት ሰዓት እንዳያረፍዱ እና ደግሞ መታወቂያዎትን ኮፒ አድርገው ይዘው ይምጡ። እሺ።
እሺ፣ እሺ። የቦታውን ነግሮኛል። አራት ሰዓት ላይ አዎ፣ ነው ፒያሳ ቸርችል ጎዳና ኢትዮ ቴሌኮም ዋናው
ማለት ነው።
አራት ሰዓት ላይ አዎ፣ መታወቂያዎትን ስንተኛው ኮፒ ቢሮ አድርገው ቁጥር ምናምን ካለ አሉ። ታች ላይ አሉ፣ ችግር የለውም። መቶ ሰከንድ አሸንፌ ነበር ተወክዬ ነው ካሉ information ይሰጡታል፣ ችግር የለውም። ስልሳ አምስት ሰማንያ ሰባት ላይ ደግሞ ደውሎ መጠየቅ ይችላሉ፣ ግር ያለውት ነገር ካለ ሲመጡ።
እሺ። ምንድን ነው የደረሰን ዕጣ?
ሳምንታዊ መ- መቶ ሺህ ብር ነው።
መቶ ሺህ አዎ ለፎቶ ፕሮግራም ነው። ገንዘቡ የሚገባው በእርሳቸው በቴሌ ባንክ ነው።
እሺ፣ እሺ፣ እሺ፣ አመሰግናለሁ።
እሺ